Hello
ሰላም ናት።
ሰላም ጤና ይስጥልኝ ሚስት ቤት ትኬት check አድርጊልኝ።
እ እሺ ትኬት check ለማለት ነው። ልንገርሽ?
አዎ cashier code ኡን ንገረኝ።
እሺ አስራ አራት
አስራ አራት አርባ ሶስት አርባ ሶስት ሰላሳ ሶስት ሰላሳ ሶስት ስልሳ ሰባት
እሺ ወድቆብሃል? እሺ
በስንት ሞልኳ?
በአንድ ነው የወደቀብህ፣ ግን ለቦነ ተመላሽም የለውም። ኦዲት የትኛው ከሀያ በታች ነው?
ስለሆነ
ስንተኛ ነው?
የአትሌቲክስ እንደኛ ነው ጨዋታ የወጣው።
እ ቢሎ እሺ ናት።
Yes, እሺ መልካም ቀን